hello ሰላም ነሽ እህቴ?
እግዚአብሔር ይመስገን።
ቢሮአችሁ ምኑ ጋር ነበረ እንኳን እ፣ የትኛው ቢሮ?
ቦሌ ሆምስ ያለው ነው?
አዎ፣ እሺ። የቱ ጋር ነው እርሶ?
እዛው በቦሌ ሆምስ መስመር ላይ
እሺ። አለምነ ጋራጅን አለፍ እንዳሉ ነጭ ህንጻ ነው። ፍሊንትስቶን ይላል።
አለምነ ጋራጅን አለፍ ብለው ከየት ነው የሚመጡት እርሶ?
ከቦሌ ድልድይ ከታች ነው የሚመጡት።
ቦሌ ድልድይ ቦሌ ድልድይ ቦሌ ድልድይ ወደ ላይ ከፍ ይበሉ፣ ወደ ላይ ከፍ ይበሉ።
ወደ ምን ወደ ቦሌ ሆምስ የምትወስዱ አይደለች አስፋልቷ?
አዎ፣ አዎ፣ አዎ።
ወደ- ወደ ላይ ከፍ ይበሉ።
እሺ ወደ ውስጥ
ወደ ላይ ወደ ገራጁ ላይ ገራጁ ማን ያልሽ?
አለምነ ጋራጅ አለምነ ጋራጅ ሳይደርስ አለ ነጭ ህንጻ ነው ይታዩታል።
እሺ እሺ ከኮሪያ ሬስቶራንት አጠገብ